ስለእርሶ መረጃ እንድትሰጥ።
ጤና ይስጥልኝ። እንዴት ነሽ?
እግዚአብሔር ይመስገን።
የቻይና ኤምባሲ address ፈልጌ ነበረ። ምኑ ጋር እንደሆነ ትጠቁሚናለሽ?
የቻይና ኤምባሲ እ እሺ፣ አንዴ ልዩሎት መስመር ላይ ቆዩ። እሺ። ደንበኛችን መስመር ላይ ነው።
አዎ፣ ኮልፌ ቀራኒዮ ነው የሚገኘው።
ቀራኒዮ የት አካባቢ?
ኮልፌ ቀራኒዮ። hello፣ አይሰማም ደንበኛችን።
ይሰማኛል። ኮልፌ ቀራኒዮ ምን አካባቢ?
እ፣ ኮልፌ ቀራኒዮ እ፣ ወ- እዛው ነው የሚገኘው። ስልክ ቁጥሩን ልን- እ፣ የስልክ ቁጥራቸውን ልስጦት ወይ ከፈለጉ?
በቃ ችግር የለም። እሺ፣ እፈልጋለሁ።
እሺ እሺ።